ሄሎ ሄሎ አባተ ከካፊ ወደ ሺህ ብር ብር ማዘዋወር ፈልጌ game ኡን ለመጫወት
ብርን ለማዘዋወር ፈልገህ አዎ ከካፊ ወደ ሺህ ብር
ከምን
ከኢብር ወደ ካፊ ከኢብር ወደ ሺህ ብር
ከቤስት ቤት ነው ማስተላለፍ የፈለግከው ወይስ እንዴት ነው? አልገባኝም።
አይደለም ይኸው ከኢብር wallet ላይ transfer ለማድረግ ነው ወደ ሲቲ ብር እና insufficient balance ይላል ብር እያለው ማለት ነው።
ይሄ ያውቀኸዋል። ቤስት ቤት ነው የወልከው እኮ የቤት ቤት አለ ይቅርታ